Hello ሰላም ጤና ይስጥልኝ።
ሰላም እንዴት ዋልሽ እናት?
እግዚአብሔር ይመስገን ሰላም።
እዛም ባለፈው እቃ አዘን ያልመጣልን እቃ ነበረ። እንዴት ነው?
እሺ መች ነበር ያዘዙት?
እ June አስራ ስድስት
okay እስኪ ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ አርባ ሶስት እሺ
አስራ ስምንት አስራ ዘጠኝ ዜሮ አንድ
አርባ- አስራ ስምንት
አስራ ዘጠኝ ዜሮ አንድ
እሺ
አንዷ ሴት ምን አለች መሰለሽ እ በዚህ ቁጥር ተመዝግቤ ነበር አለች ማለት ነው። እና እስካሁን ድረስ እምቢ search አደረጋለሁ ድምፅ እያስገባኝ አይደለም ብላለች። application ኑ
ምንድን ነበር የቀረቦት product?
pineapple
okay እሺ አሳውቀው ነበር complain?
አልመጣም ይመጣል ብሎ ነበረ driver ኡ የዛኔ delivery ያደረገው ልጅ።
okay ያው ለ driver ኡ ብቻ ነበር የተናገሩት።
አዎ ይቅርታ በጣም እሺ። ነገ ቢመጣሎት መረከብ ይችላሉ?
አዎ የት ነበር location?
ቆየ።
እሺ ለነገ አስገባሎታለሁ። እሺ እሺ መልካም አመሰግናለሁ።
አመሰግናለሁ። እሺ